Ulusports ነው እባክዎ የምንረዳው?
ምን የቴሌ ብር account ላክ ብላችሁ ነበረ።
የቴሌ ብር አካውንት ላክልን ብላችሁኝ ልኬላችሁ ነበር።
deposit አድርገዋል ነው
withdraw ለማድረግ ነው።
ልከዋል። ቴሌግራም ላይ ቴሌግራም ልክ- ልኬያለሁ።
በትዕግስት ይጠብቁ። ብዙ ስ- ደንበኛ ስለሆነ manually ስለሆነ በየተራ ነው እ- የምናስገባው።
እንደዛ ከሆነ እንትን ብላችሁ ነዋ፣ ሲቢኢ ብር ላክ ብላችሁ ነዋ። ቴሌግራም እኮ- ቴሌ ብር ላይ ላኩልን።
ቴሌ ብር ላይ ላኩልኝ።
አ
ማን ልበል ስሞትን?
ፍታለው ጌትነት በስልክ ይንገሩኝ። ዜሮ ዘጠኝ ካልመረጡኝ 18?
ያዝን ብለን ሲቪ ላይ ላኮ እንሉትም። ዜሮ ዘጠኝ አስራ ስምንት በዚህ ነው ሰል- አዎ ዜሮ ዘጠኝ አስራ ስምንት ሰላሳ ሶስት
እሺ አንድ ጊዜ ቆይ
ልዝጋው አየር ላይ ይልቆይ
ይጠብቁ ይጠብቁ።
እሺ
hello አቤት የሲቢኢ account ኦትን ይላኩልን።
የሲቢኢ ብር account የለኝም አመዬ በዛ እኮ ነው።
ያለዎት?
እ።
እሺ በቃ ያለውን ነገር እንትን እንበልና እንደውሎታል። እዛ ላይ ቴሌግራም ላይ እንጽፍሎታለን።
እሺ እሺ